ሄሎ ጤና ይስጥልኝ ካለ አምቡላንስ ባኮ ምን ልርዳው?
አምቡላንስ ፈልገን ነበር የት ሄዱ የፈለጋችሁት?
ከገርጂ ከዲስኮ ባለፈው ተጠቅመን ነበር።
እዚህ ወር ነው
ኦልሞስት አሁ በዚህ ወር ማ- ስማቸው ማን ይባላል?
ጣይቱ ጣይቱ
አይቱ እም፣
check እያደረኩልህ ነው። እ?
ከካ- ከካዲስኮ ያወጣ ናቸው።
okay በ May ወር ውስጥ ነው መሰለኝ አይደል?
አዎ፣ በ May ነው በ May ነው መ- May መጀመሪያ ነው መጨረሻ ላይ
almost የዛሬ አስራ ዘጠኝ አስራ ስምንት ቀን የዛሬ
okay ጣይቱ ማን ነው?
ቀነኔ
ቀነኔ እድሜያቸው ስንት ነው?
ሰባ ሁለት ሰባ ምናምን ሰባ ሁለት okay ከየት ከካዲስኮ ወዴት ነው ያልከኝ? ከገርጂ ወደ ካዲስኮ
አሁን ከገርጂ ወደ ካዲስኮ ነው እሺ checkup ናቸው። ከቻላችሁ ከታገሳችሁን መልሶም ደግሞ ወደ ቤት okay ስለዚህ ደርሶ መልስ ነው የምትፈልጉት?
ደርሶ መልስ ነው የምንፈልገው።
አ ምንድን ነበር case ኣቸው?
እንትን ነው ስትሮክ ነው okay stroke
right side ኣቸው እንትን አይልም።
okay
እ፣ በቃ ለዛ ነው።
right side paralyzed ነው።
አ፣ okay ኦክሲጅን ይጠቀማሉ?
አይጠቀሙም።
ኦክሲጅን ነው የጠቀሙ። ሌላ ተያያዥ ነገር
ሌላ ተያ- ያው ካንሰር አለ ካንሰር የምን breast እም?
የጡት የጡት ኦኬ breast እሺ
እሱ አለ። ያው አሁን normally እንትን አይሉም ኦክሲጅንም አይጠቀሙም። check በአስራ አምስት ቀን ይዛችሁ ነው ስላሉ ኦኬ check up ስላላቸው ነው።
አዎ፣ በቃ እሺ ሂሳብ ሰርቼ መልሼ ልደውልልህ።
እሺ እሺ እሺ